Hello ጤና ይስጥልኝ።
Hello፣ Hello፣
አቤት።
አሁን ደውለው ነበረ።
አይ ስለ ትራንስፖርት አገልግሎት ጥያቄ ለመጠየቅ ነበር።
እሺ፣
Hello፣ ይቻላል።
አይ አሁን እዚህ ድሬዳዋ አካባቢ ምናምን
እ ቅድሚያ ከመናሪያ ውስጥ ሂሳብ ይቀበላሉ። የደንቦች ናቸው ምናምን የመንገድ ትራንስፖርት።
እሺ፣ ከዛ ጉዞ እንደጀመረ መልሰው ሂሳብ የሚቀበሉ ለምንድን ነው? ሰባ አምስት ብር ለምሳሌ ታሪፉ ሰባ አምስት ብር ነው።
እ ከ- ከዛም በኋላ ያችን ሀያ አምስቷን ብር ደግሞ ይቀበሏታል መንገድ ላይ ጉዞ እንደጀመረ
ታርጋውን ታ- ይዘከዋል።
እ እ ታርጋው አለ።
አ፣ ታልጋው አዎ ይኖራል።
እሺ፣ ዛሬ ነው።
ትናንትናል ሰማንያ አምስት
እሺ፣ ታልጋው ሰማንያ አምስት ሰባ ስድስት ሰባ ስድስት
አንድ
እሺ፣ ሰማንያ አምስት ሰባ ስድስት አንድ አዎ
እሺ፣ ስሞትን ይንጋሉ
አይ፣ አይ።
እ